hello hello ጤና ይስጥልኝ።
ጤና ይስጥልኝ።
አ፣ ከቢጫ ኢትዮጵያ ነው የምደውለው ፋሲል።
አዎ፣ እሺ።
ቅድም አዎ፣ እያወራን ቅድም ተቋረጥ ተቋረጠ። አዎ።
አ፣ መልሼ ስደውልም አ፣ ምናልባት እሺ።
አልተመቸውትም መሰለኝ አይ አይ አልደወልክልኝም ወንድም ጠብቂያለሁ።
ነው። በዚህኛው እሺ፣ አዎ፣ አ፣ እሺ።
update እያደረግኩት ነበረ እና አ፣ እሺ።
ምንድን ነው አም፣ ከ channel manager ኡ ጋር ከዚህ head office ካለው እሺ።
በቀጠሮ እንዲያዝላችሁ አድርገናል። ከ አ፣ አ፣ ብዙ ጊዜ ያው ከሰኞ እስከ አርብ ባለው time ጠዋት ላይ ነው አ፣ ስብሰባ እሺ።
ምንም የማይገቡበት እና እሺ።
እ፣ ሰኞ እ፣ እኛ መልሰን ለእናንተ እንደውልላችሁ እና ማክሰኞ ጠዋት ከሁለት ሰዓት እስከ ስድስት ሰዓት ባለው ስም አ፣ ተነጋግረን ጨርሰናል። ተሰባስበናል። እኛ አሁን ጨርሰን አ፣ ማክሰኞ እንድንደርስ ተነጋግረናል።
በጣም ጥሩ። አሁን የሚገቡ ከእናንተ site አ፣ ሁለት ሰው እ፣ ስም ለማስተላለፍ ፈልገን ነው እና ስም እንድናስተላልፍላችሁ በር ላይ ለማስገባት ሁለት ሰው ሁለት ሰው መልሼ ከአንድ አፍሪካ ላይ በቃ ይደውልና መምጣት- መምጣት ሁላችን ነው ወይስ እንትን- ምን አሉኝ አቶ ፋሲል?
ሁላችን መምጣታችን ቢቀር ወይስ አዎ ሁላችሁም እንኳን ለማስተናገድም ይከብዳል። አሁን እኮ በር ላይ እሺ በር ላይ ለእኛ አሁን ሰኞ እ፣ ለሌላ ስራ ለሌላ meeting እንዳያወጣብን አድርገን ሰኞ ለማክሰኞ ነው ማክሰኞ no no ሰኞ ይሄንን confirm እናደርጋችኋለን።
እሺ እሺ ስለዚህ ማክሰኞ ግን ከጠዋት ሁለት ሰዓት እስከ ስድስት ሰዓት ባለው አ tentatively እንያዘው። ከዛ ሰኞ እሺ እርግጠኛ ሰዓት ተይዞላችኋል እና አሁን እሺ የምትሰጠኝ ሁለት ሰው ሰኞ ስም ነው ማክሰኞ ተያዘልን no no ሰኞ የምንደውለው ለማክሰኞ እርግጠኛ ለማድረግ ነው።
እሺ እሺ ቅርብም ስለሆናችሁ እንድትመጡልን አ አ ለማድረግ ስለሆነ አ፣ አዎ። ስ- ስለዚህ እሺ አ፣ ቴንታቲቭሊ ነው የምንይዘው ማለት እምቦሴ ነው።
አንደኛ እምቦሴ ደግሞ ተያዘው
እሺ ማ እምቦሴ
ሙሴ እምቦሴ እምቦሴ እምቦሴ ጃምቦ ሀውስ
እሺ ዶቼ ነው ጃምቦ ሀውስ
የግል የእንትን ቢሆን ጥሩ ነው።
የምን የግለሰብ ስም የግለሰብ ስማቸው ስም እሺ አዎ፣ ቃል መ- ላጣራታ መታወቂያ ነው ላይ አንዴ እሺ አይ ለገብሩ ስልክ አትዝጋቢ እደውልልሃለሁ መልሼ እሺ እሺ እሺ ወንድሜ